ሰላም
አቤት ሰላም ነው።
ሀሎ ሀሎ።
ከኢትዮ ቴሌኮም ነው የደወልኩት።
እሺ እሺ።
training ለዛሬ schedule ተደርጎ ነበረ።
አዎ አዎ። ታምሩ ደውሎ ነበረ አራት ላይ join አድርጌ ነበረ join አድርጌ ነበረ እንትን ያለን ማን ነው just እንትን request እንትን ስላጣሁኝ ነው።
እንግዲህ ቴሌግራም አለ እ?
ቴሌግራም አለ ይሄ ስልክ ላይ
የለኝም save ላድርገው እና እንትን ልበል። link ኡ ልትልክልኝ ነው? link ልኮልኛል።
ልኮልሃል? እሺ አዎ Google Meeting Google Meet ላይ ልኮልኛል። ግን ያው join ለማድረግ እየሞከርኩኝ እንትን ነው ከእናንተ like ማነው እንትን የሚያደርገው ያው መፍቀድ አለበት allow አላደረገኝም።
እሺ በቃ እንየውና እደውልልሃለሁ መልሼ